ጤና ይስጥልኝ ኪሩቤል ደብጀ ኢትዮጵያ ነበር የምደውለው።
እሺ
ትኬት አርባ ስድስት ሀምሳ አምስት ላይ በ installation ተመዝግበው የሄደላቸው የጥገና ክፍል ግን ለጥገና ነው እንጂ እኔ ለ installation መስራት አልችልም ብሎ ተመለሰ ነው እያሉን ያሉት customer ኣችን።
አርባ ስድስት ሃምሳ አምስት
አዎ።
የዛሬ ትኬት ነው ወይስ አይደለም?
ከሁለት ቀን በፊት ነው የተመዘገበው እኛ ጋር የሚለው ዮጊ ባርና ሬስቶራንት
እሺ፣ ከ- የሀያ አራት ቦታው የት ነው የሚለው? ይቅርታ አል- አልከፍ ብሎ ነበር።
ቡልቡላ around ዳሮን ባርና ሬስቶራንት ነው የሚለው ቡልቡላ በቃ።
አሀ ኢንስ- ስለዚህ installation technician የላኩለት አዎ የመጣው technician እኔ መግጠም አልችልም አ መስራት አልችልም።
maintenance team maintenance team ሰጥተታል። አዎ ልክ ነው።
አዎ እሺ።
maintenance ተደርጓል፣ ግን እኛ installation በጣም አስፈልጎናል፣ አስቸኳይ ነው ምናምን ነገር ብለዋል።
እልክላቸዋለሁ ዛሬ እልክላቸዋለሁ።
በተቻለው መጠን አፋጣኝ አድርጉላችሁ። እሺ፣ በጣም ነው አሳውቅሻለሁ።
የማመሰግነው።
ደውዬ አሳውቃቸዋለሁ። እሺ እሺ።
እሺ thank